Hello?
A ver.
Sir, I'm this one.
ነው
ይሰማኛል። ሰላም አሉ?
ሰላም ሰላም። እ፣ ማን እንደ ሀገር ቦታ ለመያዝ ነበር እሺ፣ ይቻላል። ስሞትም አልበል
ሚሊዮን ተስፋዬ።
ስልኩ ግን ይቆራርጣል። በጣም ይቅርታ።
አይሰማም?
ይሰማል።
ሚሊዮን ተስፋዬ።
አንድ የጠብቁኝ። እሺ፣ በስመጣኝ ቢኒያም አሉኝ?
ተስፋዬ።
ቢኒያም ተስፋዬ።
አዎ እሺ፣ አንዴ ስልክ ልውሰድ። አቶ ቢኒያም
እሺ። ዜሮ ዘጠኝ ዜሮ አንድ
ዘጠኝ ዜሮ አንድ ሀምሳ ሁለት አስራ ስድስት አስራ ሁለት አስራ ስድስት አርባ ዘጠኝ አርባ ዘጠኝ ለስንት ሰው ነው የሚይዙት?
አስር ሰው ለስንት ሰው?
ሶስት ሰው ሶስት ለሶስት እሺ። ክፍያ በአካል ነው የምንቀበለው። አቶ ቢኒያም ቀድሞ ይምጡ፣ ወረፋ እንዳይበዛበት። እርሱ አስራ ሁለት ሰዓት ነው ፕሮግራሙ የሚጀመረው።
Okay። ከዛ የዛኑ ቀን ነው
አዎ